hello hello hello hello ሄሎ
ይሰማል ይሰማል።
እሺ፣ ሰላም ጤና ይስጥልን።
አዎ በቃ ይ- አሁን ገብቶኛል። በቃ ሳብኩን ጫወተ።
እየ- ለመ- እየ- ለመጫወት ነው
አዎ አምስት ብር ያለን ሰዓት አለን ሰዓት ይጣሉ ገባሉት።
አልወጣልኝ እንትን እንደዛ ብትለው ምሽት ይወጣል።
ምን አሉ?
አምስት እንደዛ ብሎ ነው ይወጣል።
ድምፆት አይሰማም፣ ይቅርታ።
ያየህ ሰዓት አምስት አምስት ምናምን ወጣ ደንታል ምናምን በዚህ ደውል ነው።
አግኝተሃል ብቱ ተብለው ነው
አዎ አዎ
እኮ ይገባሎታል፣ ይጫወቱ።
አዎ ደጋፊዎች ነን።
እሺ